ጤና ይስጥልኝ። ቤት ቤት ቤቲ ነኝ ድሬዳዋ።
ሀይ ቤቲ ጄሪያ ጄሪ እያወራች ነው ስልክ ላይ በ- ብሩክ ነህ?
አ እሺ ጄ
ኤላ
ሄሎ።
ኤላ አቤት ብሩክ።
ጄሪ ቅድም ተስተካክሎ ነበር። እኔ እዛ ያለው እም፣
አሁን ተቀየረ። ደግሞ ሰዓቱ check አድርገኝ። አረካ ቴሌ ሁለት
ተሳክሮ ነበር።
ደቂቃ አሁን ለምሳሌ ቲቪ ላይ አንድ አንድ ደቂቃ ከሀያ ደቂቃ ከሆነ አንድ ደቂቃ ከሀያ ደቂቃ ከሆነ እም፣ desktop ላይ ደግሞ ሶስት ደቂቃ ምናምን ነው የሚለው።
okay። እሺ አረካ ቴሌ ሁለት አረካ ቴሌ ሁለት okay፣ በቃ ላ- እኮ ልደውልልህ አንዴ ሊ- ይለቅና ልደውልልህ፣ ከዛ ሪሴት ሲደረግ ይስተካከላል።
እሺ ወዴ እሺ እሺ እሺ